ጤና ይስጥልኝ። ምን ስፖርት በኮምነር ነው።
ሰላም ነው።
እግዚአብሔር ይመስገን።
ሁሉ ስፖርት ቦነስ ሀምሳ ብር ነበርና ልመድስል ግን እምቢ እያለኝ ነው። ምንድን ነው?
ከአንድ ነጥብ ሰባት በላይ odd ሁሉም ጨዋታ ከአንድ አዎ።
ነጥብ ሰባት በላይ odd እና አስር ጨዋታ መመደብ አለብን።
ከአንድ ነጥብ odd ነው አንድ ነጥብ ሰባት አዎ ሁሉም ከአንድ ነጥብ አዎ።
ሰባት በላይ መሆን አለበት odd ኣቸው አስሩም ጨዋታ
ይመስለኛል። ጨዋታ ደግሞ አስር ናቸው። አስራ ሁለት ነው ያደረኩት።
እኮ አስራ ሁለቱም ከአንድ ነጥብ ሰባት በላይ odd መሆን አለባቸው እና የምትመደበው ደግሞ በሀምሳ ብር መሆን አለበት።
አዎ ገብቶኛል።
በቃ እንደሱ ታደርግ ይመደባል።
እሺ